የታመነ ነው ይመስለኛል። hello አቤት እም ከችፕችፕ ነበር ምደውልልዎት።
እ ከምን ከችፕችፕ ነው ምደውለው።
እሺ ይቅርታ አተር ክክ order አድርገው አልደረሰም ብለውን ነበር።
እ አተር ክክ አዘውን ነበር ከዚህ በፊት
አ ሲከፍቱ ነው ያዘዙት እና እኔ አስጆ አይደለም።
እርስዎ ታምሩ ነዎት አይደለ?
አዎ ሲከፍቱ ነው እንትን account ምናምን ሲከፍቱ አንዱ ል- ልጅ account ሲከፍት ከፍቶ ምናምን እንደዛ አለኝ እና okay sales ነው ዝም ብሎ ሌላ ሰውን የከፈተሉት?
አዎ ሌላ ሰው ነው የከፈተው።
okay። እሺ groupኦት ውስጥ ያሉትን ሰዎች ያውቋቸዋል?
ኧረ ዝም ብሎ ነው የጻፈበት ሰውዬው፣
እ ዝም ብሎ ነው የጻፈበት።
እሺ እና አብርሃምን ያውቋቸዋል?
አላውቅም አላውቅም የእሽንስ
ማንን እኔ ፈልጌ አይደለም የከፈትኩት። ዝም ብሎ አልፈለኩም።
ዝም ብሎ ነው የከፈተው አንዱ ሰውዬ።
እሺ ክኩ አሁን እንዲመጣሉት ይፈልጋሉ?
አዎ፣ አልፈልግም አልፈልግም።
አይፈልጉም?
እም።
ኦኬ። እሺ እሺ ቆይ እደውልልዎታለሁ አንዴ መልሼ